ይስጥልኝ ቻፓ።
ሄሎ
ሄሎ፣ ሰላም ነው?
ሄሎ
አይሰማም? ሄሎ
ይሰማል ይሰማል።
ምን እንርዳዎ?
አሪፍ ቤት ላይ deposit አድርገን ነበረ እሺ፣ እሺ፣
እና አንዴ አንድ ሺ አራት መቶ አንዴ ሁለት ሺ deposit አድርገን balance ላይ ሊገባልን አልቻለም። ከ balance ከቴሌብር balance ላይ ቆርጦ ገብቷል ማለት ነው
እሺ።
እና game ኡ ላይ balance ኡ አልመጣም አልገባም።
እሺ የቴሌግራም ስልክ ቁጥራችንን እንስጦትና እዛ ላይ transaction message ኡን ይልኩልኝና check አደርግልዎታለሁ።
እሺ፣ እሺ። ዛሬ ስንት ነው?
አ- የቴሌግራም ስልክ ቁጥራችንን እንስጦት
እሺ።
ዜሮ ዘጠኝ ስልሳ
ዜሮ ዘጠኝ ስልሳ
ሰባ ሁለት
ሰባ ሁለት አርባ ሁለት አርባ ሁለት
ሰባ ሁለት ዜሮ ዘጠኝ ስልሳ ሁለት ይቅርታ ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት ያ ያ ብዙ ነው።
እዛ ሌላ ኩልኝ ቼክ አደርግልዎታለሁ።
አይ
እሺ፣ መልካም
መልካም